ሰላም ጤና ይስጥልኝ። በፊት ቤት ቤቲ ነው የሚለው ቤቲ ሰላም ነው እንደሚል ሰላም withdrawal ለማድረግ confirm ታደርግልኝ ነበር?
በዚህ ስልክ ነው።
አዎ በሱ ስልክ ነው።
ስንት ብር ነው?
ሰላሳ ሁለት ሺ
አንድ ሺ ቅርታ መስመር ላይ ጠብቀኝ።
አሎ
hello ይቅርታ፣ እሺ ትንሽ connection ስለያዘኝ ነው check እያደረኩልህ ነው።
እሺ፣ ወይኔ መዝጋት እችላለሁ? መግለጫው ስለሆነ ምን አልከኝ? አይ አንዴ confirm ታረግል- ታረገኛለህ የላክበትን account ለዛ ነው። ስንት ብር ነበር ያልከኝ?
ሰላሳ ሁለት ሺ አስራ ሁለት ዜሮ አምስት ሰላሳ ሰባት ሰላሳ ስድስት አዎ confirm አድርጌልሃለሁ። ስለደወልን Thank you.
እናመሰግናለን። መልካም ምሽት።